good afternoon, Capital Smart asking for me. hello
አቤት አቤት፣
hello፣ ምን አሉኝ?
የውስጥ መጥሪያ አድርጌ አላረግ አልሰራልኝ ብሎ ነበር።
ምን አሉኝ?
የውስጥ መጥሪያ አድርጌ አልሰራልኝ ብሎ የውስጥ መጥሪያ እ ማሳመሪያ አድርጌ አልሰራልኝ ብሎ
ማለት አልገባኝም።
የውስጥ የጥሪ ማሳመሪያ አድርጌ አልገባልኝ ብሎ የት ነው ብለው የደወሉት
ቴዲ ላይ ነበር።
እ?
ቴዲ ላይ
ምን ላይ
ስምንት ስምንት ካፒታል ስልሳ- ሆቴል ነው የደወሉት። ይቅርታ እ?
ካፒታል ሆቴል ነው የደወሉት።
እሺ